hello hello hello እሺ ዋሽንግተን ዲሲ ምን ለማድረግ አሁን ደውዬልሽ ነበር ከሚኒሊክ ነው።
አልደወሉልሽም?
አይ እነሱ አልደወሉልኝም። እንትን ሂሳቡን check ላድርግሽ ብዬ ነው።
አልነ- አልነገርኩሽም? disc- እስከነ discount ኡ ዶክተሯ ነበረች እንትን ያስረዳችሽ።
OK እ፣ discount ተደርጎ ስምንት ሺ አራት መቶ ሀምሳ ብር discount ሳይደረግ ደግሞ አስር ሺ ሰባት መቶ ብር እንትን ምንድን ነው ስሙ እ፣ አጠቃላይ ሁሉም ሆኖ ማለት ነው እየነገርኩሽ ያለው።
እስከ አምቡላንሱ ምናምን አዎ አምቡላንስ በነፃ ነው እኛ ጋር CT scan ና MRI ሲነሱ እ፣ ግን የሚጨመር መድኃኒት scanning እ፣ ሌላ የሚድ- የሚወሰድ tube ነበረ። የ tube አንድ ላይ ተደርጎ process ኡ በሙሉ ከእናንተ እሱን ከፍላችሁ እናንተ ደግሞ ከኛ የምትፈልጉትን ሙሉ service የምንሰጣችሁ discount ተደርጎ ስምንት ሺ አራት መቶ ሀምሳ ብር discount ሳይደረግ ደግሞ አስር ሺ ሰባት መቶ ብር።
እሺ።
እሺ ደው- መልሰው ግን ደውለውላችሁ አውርተዋቸዋል?
አይ አልደወሉልኝም።
በምን ሰዓት ከምን ሰዓት በኋላ ተመልሳችሁ እንደምትመጡ?
አይ አልደወሉልኝም።
OK እሺ አሁን ማስተላልፋለሁ።
እሺ፣ እሺ፣ እሺ።